Hello Hello ሰላም ጤና ይስጥልን ቤተሰብ።
አብሮ ስለን የቻፓን ስልክ ትነግሪኛለሽ?
እሺ
የ- ስንት ነበር?
ዜሮ ዘጠኝ አ ስልሳ አ የ- እንትን የላቸውም አጭር እንትን የላቸውም እ- አይ የላቸውም አይላቸውም ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት
እሺ ሰባ ሁለት አርባ ሁለት ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት አ አርባ ሁለት ሰባ ሁለት እሺ
መልካም እሺ